ኤሬስትን ዋሽንግተን የህክምና ማዕከል እንዴት ነሽ?
ደህና እግዚአብሔር ይመስገን።
ከእንትን ነበር ምደውልሽ ከሚኒሊክ ድንገተኛ ምን አሉኝ?
ከሚኒሊክ ድንገተኛ ነበር ምደውልልሽ እሺ እሺ፣ ምን ልርዳዎት?
እና CT angio ፈልገን ነበር እና ክፍለ ሀገር ነው የመጡት ሰዎቹ። እንዴት ነው half ነገር ማድረግ እንችለው
ምን አሉ?
ይቻላል?
አለን CT angio ነበረ እና እንትን ማድረግ አይችሉም ነው afford ማድረግ አይችሉም። if it is ምናልባት half ማድረግ ከተቻለ discount ካለ ብዬ ነው። ባለሙያ ነኝ እኔ እዛ ድንገተኛ
እ፣ እሺ መልሼ ልደውልዎት?
እሺ በስልክ ትደውይልኛለሽ ነው ወይስ?
አዎ በዚህ ስልክ እደውልዎታለሁ።
እሺ check አድርጊና ከክፍለ ሀገር ነው የመጡት። ምንም ቋንቋም በደንብ የሚግባቡ ሰዎችም አይደሉም፣ afford ም አያደርጉም እና if it's ከተቻለ የሆነ ነገር እናድርግ። እዛው ድንገተኛ ላይ ነው ያሉት።
እሺ እሺ፣ የሚመለከታቸውን contact ላድርግና መልሼ ልደውልዎት።
እሺ እሺ።